ሄሎ ኖ አቤት።
ሰላም ከችብችብ ነበረ ሁሉ ስራ ይሄ እ- እሺ ሰላም።
ይቅርታ፣ ጋዲሴ ኦርደር ላይ ኦ- ጋዲሴ ቅምስ ላይ ኦርደር አድርገው ነበረ ምን ላይ?
ዝንጅብል።
እ፣ አዎ አዎ፣ ኦርደር አድርገን ነበር።
ጋዲሴን ያውቋታል?
ጋዲሳን አዎ አውቀዋለሁ። ወንድ ነው።
ይቅርታ፣ በጣም ሰልፍ እየተነሳ ግን አይደለም። ድራይቨሮች ደግሞ ቆመዋል።
ኦኬ እሺ። የት የት ነው የመጡት?
የት ነበር የሞሉት location?
ጀሞ ጀሞ አንድ እንትን የ- የቴሌ shop አዎ የሞሉበት location ነው የሚመጡት እነሱም እና አዎ።
ቆመው አሁን ሲሞክሩለት ስልክ አልሰራም። እኔም ደወልኩ እየሰራ አይደለም Okay፣ በቃ ስልኩና እዛው ያስቀምጧ።
እኔ ቁጥር ላስተላልፍሎትና ያናግሯቸው እሺ እሺ፣ driver ችግር የለም።
ደርሶ እንዲደውሉ ላድርግ።
እሺ ችግር የለም።
እሺ እሺ መልካም ቀን።